ሄሎ ሄሎ፣ ወይ
ማን ነው ስምሽ?
መሰረት ነኝ አልኩ እኮ።
እ መሰረት ነሽ እንዴ? እኔ ሌላ ሰው መስሎኝ። በእናትሽ አሁን order ነበር ልንገርሽ። ይኸውልሽ ዘጠና ስምንት ዘጠና ሶስት ዘጠና ስምንት ዘጠና ሶስት ምን ሆነ?
አዎ ከመድኃኒዓለም ነው። እሺ ማለት ሰው እና የሚሄደው ደግሞ የት መሰለሽ? ቡልቡላ መድኃኒዓለም እታ- እታች ማለት ነው።
እሺ በቃ አምስት ብር ታክሲ ከያሽ ከሀገር ትወጣለሽ። ከዛ delivery ቢያስተካክል
እሺ እሺ። አይ ጥሩ ነው እሺ፣ deli- ብዬ ነው።
እሺ፣ ንገ- እሺ፣ አ፣ ቴ- ፊና አድርጊ፣ delivery ቢያስተካክል።
እሺ እሺ እሑድም ነው ደግሞ መሲ እንዳረሽ አልረሳሁትም።
ሌላ ሰው ቢሆን ኖሮ እኔ አላናገርም ልዘጋው ነበር። አንቺ ሰሎኝ በጣም በጣም ለእነሱ በይ እሺ።
እንደዚህ እንደምትል እርግጠኛ ነኝ።
እሺ፣ አዎ፣ በጣም